hello ጤና ይስጥልኝ።
ቤት
ዞላ ኢንተርናሽናል ሆቴል አዎ
እ ወይዘሮ ህይወት ነው።
አዎ
ከአሪፍ ፔ ነበር የምደውልሎት። እንዴት ዋሉ?
እ
ከአሪፍ ፔ ነበር የምደውልሎት።
ከአሪፍ ፔ አዎ እሺ ምን ልታዘዝ እናት
እ ከዚህ በፊት ደውለው POS machine ኡ የአሪፍ POS machine ባትሪ በጣም እየጨረሰባችሁ እያስቸገራችሁ እንደሆነ አመልክታችሁ ነበር እና አሪፍ እሱ እንደተስተካከለ ለመጠየቅ ነበረ።
ምን POS ነው ያልሽኝ ይቅርታ
አሪፍ POS machine
አሪፍ POS machine የባንክ አይደለም የምን ባንክ
የአሪፍ ነው። አሪፍ POS machine
የለንም እኮ እናቴ ተመሳሳይ ነው ከባንኮች ጋር ማለት ነው። ተመሳሳይ ነው ከባንኮች እ POS machine ጋር
I don't think so አሪፍ POS machine የሚባል ከዛ ወዴት ነው deposit የሚያደርግልን
ወደ ፈለጋችሁ ባንክ ከየትኛውም ባንክ ወደ የትኛውም ባንክ ነው።
ተሳስተሽ እንዳይሆን አሪፍ POS machine የሚባል የለንም
የምን የምን ነበር ያላችሁ? ምናልባት የእናት አዎ እና እናት የሚጠቀሙ አዎ፣ እና- እናት ላይ እናት ባንክም አዎ፣ እኛ ነው የሚጠቀሙት።
okay እንደዛ ከሆነ ሊሆን ይችላል። እየሳረት አሪፍ አይደለም ያን ደውለው- ያህል አክቲቭ አይደለም። የእናቱ ኮንት ቼክ ማድረግ እሺ።
ካለባቸው ቼክ አድርጉ። ለምንም አክቲቭ እንዳደረገ ማለት እ አልተስተካከለም ባትሪው ነው።
ባትሪው እሱን ቼክ ቶሎ ቶሎ ላድርግ።
ይጨርሳል እኔ ብላችሁ አልነበርኩም አመልክታችሁ።
የደወልኩት።
እሺ አሪፍ።
መልሰን እንደውላለን።
እህ? አትፍጊ፣ ይኸው ቼክ አድርጉ ይነግርሻል።
እሺ እሺ
hello ታዬ፣ የእናት POS machine እሺ ቁጥር ያስቸግረሃል አይደለ? አትጠቀሙበትማ። ለምንድን ነው ስታስገቡት እያስቸገራችሁ ነው? okay፣ እሺ። እም። እ- ባትሪው የሚሆን ችግሩ አያውቁትም። አሁን active አይደለም፣ በቃ እየጠቀሙበትም አይደለም እየተጠቀሙበት አይደለም። ባለሙያዎች አልመጡም ለማለት
አይመስለኝም። እሺ፣ እሺ እሱን check ለማድረግ ነበር የደወልነው። ያው በአፋጣኝ ባለሙያዎችን እንልካለን። እናመሰግናለን። መልካም ቀን።
እሺ